hello ይመስልኝ ከአሪፍ ነበር ምደውልለት።
አዎ ደውል ስንት ጊዜ
እሺ ደንበኛችን በዚህ ቁጥር ነበር የተመዘገቡት።
አዎ
እሺ አሁን አዎ ጉዳዩ ስለሚመለከተው አካል ተላልፎሎታል። withdraw ነበር ማድረግ አይደል የፈለጉት ስድስት መቶ ብር ከቱኤክስ ስፖርት
እኔ- እኔ ምንም አልደረስም እኔ account
አዎ እስካሁን አልተደወሉሎትም።
ደውያለሁ ስንት ጊዜ ሁልጊዜ እደውላለሁ ለእርሱ ተደውሎሎታል።
ለሱ አዎ ደውያለሁ ለእርሱ ባለሙያዎች ደውሎሎታል።
አዎ
እሺ በተቻለኝ መጠን እኔ ደግሜ ስሞትን አስተላልፋለሁ። በተቻለ መጠን በፍጥነት ለመስራት እንሞክራለን።
እሺ
እሺ እናመሰግናለን ስለተረዱ። ሌላ የምረዱት ነገር አለ?
እሺ እሺ ስለደወሉ እናመሰግናለን። ስለ አገልግሎት ሀሳብ አስተያየት ካሉ ከሚሰሙት ድምጽ በኋላ ማስቀመጥ ይችላሉ። መልካም ምሽት።
እሺ